ጤና ይስጥልኝ የድሮጋ ሰለሞን እባላለሁ። ምን ልርዳዎት?
Xigduo የሚባል መድኃኒት የት አገኛለሁ?
Xigduo spell ታደርግልኛለህ? ይቅርታ ትነግረኛለህ? ፊደሉን እ?
እሺ እሺ አንዴ ኔትወርኩ ተቋረጠብኝ።
okay እኔም ሰማኝ።
X X I
X I
G
እሺ
D U D D D U D U X I G D U እሺ check check ላድርግልህ። አንዴ መስመር ላይ ቆይ።
ሩት ኔትወርክ የለም።
እባክዎን ትንሽ ይጠብቁኝ፣ እየፈለግንልዎት ነው።
እሺ እሺ የለም እኮ
ሄሎ፣ የለም ደንበኛችን ይቅርታ ለጊዜው የለንም።
የለም።
አዎ ስለደወሉ እናመሰግናለን።
እሺ